hello ጤና ይስጥልን ቤት ቤት አብሮ ይስጥልኝ። ያልተለቀቀ ነበረ ትኬት እሺ ንገረኝ cashier code
አስራ ሶስት ሰባ ስድስት እሺ
ስልሳ ሶስት ሰላሳ
ስልሳ ሶስት ሰላሳ እህ
እሺ lost ነው እሺ የትኬት እሺ ሌላ አስራ ሶስት ዘጠና ሁለት እሺ
ዘጠና ሁለት እህ ድጋሜ ዘጠና ሁለት ነው
አስራ ሶስት ዘጠና ሁለት እሺ
ሀምሳ ዘጠኝ ዜሮ ሶስት ሀምሳ ዘጠኝ
ዜሮ ሶስት
እሺ ይሄም lost ነው እሺ
እሺ አለ ሌላ አ፣ ዜሮ ሁለት ሀምሳ ስምንት አስራ ሶስት
ዜሮ ስ- ዜሮ ማነው አስራ ሶስት ዘጠና ሁለት እሺ
ሀምሳ ስምንት ዜሮ ስምንት
እሺ ይቅርታ አንዴ አስራ ሶስት ዘጠና ሁለት
ሀምሳ ስምንት ዜሮ ስምንት
ይሄም እንደዛው እሺ ወንድም አራት ጨዋታዎች ቀይ ያሉበት አራት ጨዋታ አዎ አለ ሌላ
አለ ግን postponed ነው ይ- ይመስላል ግን አይደለም አልለቀቁት ለምንድን ነው አልገባኝም እስቲ ንገረኝ check ላድርግልህ
እሺ እ፣ አስራ ሶስት እህ
ዘጠና ሁለት ዘጠና ሁለት እሺ
ሀምሳ ሰባት ዜሮ አራት
ልክ አይደለም የ- አንዴ በትክክል ትነግረኛለህ ይቅርታ
ልክ አይደለም ቁጥሩ
አስራ ሶስት ዘጠና ሁለት
ዘጠና ሁለት ሀምሳ ሰባት ዜሮ አራት ነው
አዎ አንድ ጨዋታ ሰስፔንድ ሆኗል እና ከሀያ አራት ሰዓት በኋላ ውጤቱ ይታወቃል። ሌሎቹ አልፈውልሃል። እሺ አንድ ብቻ ነው የቀረው። አለ ሌላ?
ሌላ የለም።
እሺ እሺ፣ መልካም ቀን። እኔም አመሰግናለሁ።